ለአዛግሩ መስባዴ የአካሌ ሽታ ነው የሆዴ ፍቅር ሳይጎልብ ምንም ሳልበድልን እረ ምነው መውደድ ከሰፈሩ ጠፋ መአዛግሩ መስባዴ የአካሌ ሽታ ነው የሆዴ ፍቅር ሳይጎልብ ምንም ሳልበድልን እረ ምነው መውደድ ከሰፈሩ ጠፋ ዝባዴ ለምን ትርቃለህ? ዝባዴ እንደተከፋ ሰው ዝባዴ እንደተከፋ ሰው ዝባዴ ትዝታ ካለን ዝባዴን እያተራመሰው ዝባዴን እያተራመሰው ዝባዴ መሶብ አልቀደለ ዝባዴ ሲሳይ ነበር ቤቴ ዝባዴ ሲሳይ ነበር ቤቴ ዝባዴ ይላወሳል እንጂ ዝባዴ ለፍቅር አንጀቴ ዝባዴ ለፍቅር አንጀቴ በሞቴ ስትእለኝ እያልኩኝ በሞቴ መውደድና ዝእዬ ታሸሽ ጉልበቴ ምናምናባ ምነው ሰውነቴ ምናምናባ ምነው ሰውነቴ ድረሰን ካን ከእልዱ የተቃለዱት ድረሰን ካን ከእልዱ የተጫወቱት እንዴት እንዲረሳ ሌትን ተራሱት እንዴት እንዲረሳ ሌትን ተራሱት ናዝባዴና ናዝባዴና ናዝባዴና ናዝባዴና ናዝባዴና ናዝባዴና መዓዛ ግሩም መስባዴ የአካሌ ሽታ ነው የሆዴ ፍቅር ሳይጎልብ ምንም ሳልበድልን ኧረ ምነው መውደድ ከሰፈሩ ጠፋ መዓዛ ግሩም መስባዴ የአካሌ ሽታ ነው የሆዴ ፍቅር ሳይጎልብ ምንም ሳልበደለን ኧረ ምነው መውደድ ከሰፈሩ ጠፋ ዝባዴ ሰው በሳልተካ ዝባዴን አይቆርጥልኝ ሆዴ ዝባዴን አይቆርጥልኝ ሆዴ ዝባዴ የፍቅሬ ዘበኛ ዝባዴ እስቲና ዘመዴ ዝባዴ እስቲና ዘመዴ ዝባዴ በናፍቆት መጨነቅ ዝባዴ በሐሳብ ማተት ዝባዴ በሐሳብ ማተት ዝባዴ ነጥባት ማጣት ነው ዝባዴ ካሳ የሌለበት ዝባዴ ካሳ የሌለበት ቢረሳ እንኳን ከእልዱ የተቃለዱት ቢረሳ እንኳን ከእልዱ የተጫወቱት እንዴት እንዲረሳ ሌትን ተራሱት እንዴት እንዲረሳ ሌትን ተራሱት መውደድ እንዳልጎዳኝ እንዳልተበደለ ፍቅር እንዳልጎዳኝ እንዳልተበደለ ቻል ቻል አረኩት እንዳይቻለ የለም ቻል ቻል አረኩት